hello
hello ጤና ይስጥልኝ።
ሰላም ነው?
እግዚአብሔር ይመስገን። ካሪፍ Pay ነበር የምደውለው።
እሺ
እ ቅርብ ሰዓት ደውለውልን ነበር እና እም፣ እም፣ አስመዝግበውን ነበር። ነገር ግን screenshot ኡን በቴሌግራም አላኩልንም።
እሺ ቆይ ራሱ እየበላ ነው።
እሺ ወደ CBE ብር ነው ወይስ ወደ ቴሌ ብር ነው ሲያስተላልፉ እምቢ ያሉት?
ቴሌ
ወደ ቴሌ ብር።
እም፣ እሺ እባክዎትን ይላኩልን screenshot ኡን።
እሺ እሺ አመሰግናለሁ። መልካም ምሽት ይሁንልዎት በድጋሚ እሺ